dadka loo baaminaya keligii halow hada maxaa dhahay halo halo Hello, Dennis.
سلامنا شوف سلكنا Oh, we can speak now.
يا سلاتنا سلاتنا بوفي سلاتنا صوصنا إلى كم تلد Let's see. Miss Jono?
آه تلد ألدرس أكون وطاف እሺ አንዴ ቆይ እሺ
أطري أعلم
ሄሎ ألو وطري أعلم አቤት አቤት ምን አልከኝ
لين أشوف እግዚአብሔር ይመስገን ሰላም ነው አለ ወንድሜ እሺ እሺ ምን ልርዳ ናትና በስልክ ነው የምጫወተው። ናትና እሺ በስልክ ይጫወታል።
እሺ ከዛ በኋላ ገንዘብ ይላካል።
እሺ ከዛ አልገባ አዎ በቴሌብር ነው የምላከው።
እሺ እሺ ቤስት ቤት ስልክ ቁጥር ንገረኝ አዎ፣ ገና አልደረሱም። ቴሌብር ያ እኛ ቴሌብር እኛ እኛ በስልክ አካውንት ዜሮ ዘጠኝ ዜሮ ዘጠኝ አስራ ሁለት እሺ
አስራ ዘጠኝ እሺ
ዜሮ አንድ እሺ ሰባ ስድስት ስንት ብር ነው
ሶስት መቶ ብር
እሺ ጠብቀኝ አንዴ
አዎ፣ እኛ ብር አስመልሱ በቴ- በ- በ- በስልክ እህ
በስልክ አስመልሱ።
ብዙ አካውንት ነው ያለ አስራ ዘጠኝ ነው ሁለት ብሎ ነው አይ የሚጀምረው አይ፣ እኛ አካውንት አንድ ነው እኛ ዘጠኝ አካውንት ብሎ ነው በቁጥር- የሚጀምረው በቁጥር አንድ ነው የምጀምረው።
ከቁጥር አንድ ነው የሚጀምረው አንድ ዘጠኝ አስራ ሁለት
አንድ ዘጠኝ እሺ
አንድ ዘጠኝ አስራ ሁለት አስራ አስራ ዛሬ ዘጠኝ ነው ዜሮ ትናንት ነው አንድ የወጣው እ?
ሶስት መቶ ብር ነው ያልከው?
አዎ ትናንትና ነው።
ወደ ቤት ቤት ይመለስ ወይስ ወደ ቴሌ ብር ይግባ?
አይ ተው እ፣ ቴሌብር ተው አስመልሶ በስልክ ቤት ቤት ይመለስ።
አዎ እሺ ተመልሷል። እሺ
በጣም አመሰግናለሁ።
አመሰግናለሁ። እሺ መልካም ቀን።
ሰላም ብያለሁ። እሺ እሺ